ባልሆን ፊልም
ሄሎ አለ ቤት ሰላም ጤና ይስጥልን ቤት
ትናንት የተደረገው ተደረገ ክርስቲያን ላይ ደባ
እሺ ስንት ብር ነበረ ሶሺ
ቤት ቤት ቁጥር ከይ ነው
አይደለም ሌላ ነው።
እሺ ንገሩኝ ዘርዝኝ ሀያ ዘጠኝ
ስንት አልከኝ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ እሺ ሀያ ዘጠኝ
ዜሮ ዘጠኝ አስር
አስር ሀምሳ ሰባት አርባ ዘጠኝ ሀምሳ ሰባት አርባ ዘጠኝ አዎ
ዛሬ ነበር ያዘዝከው ትናንት
እሺ check ላድርግ ትንሽ ጠብቀኝ account
እሺ መቼ ትናንት በዚህ ቁጥር የለም ትናንት የተደረገ ማታ ላይ
ትናንት የለም ስንት ብር ነው ያዘዙት ሶሺ ሶሺ account ነበር
በዚህ account የሉትም ይህን ሶስት ቀን ምንም transaction የለም አዎ አየሁ።
እሺ